ሄሎ ሄሎ ላምናት አዎ፣ ቤት ከ Afriwork ነበር የምደውለው። በ digital marketing apply አድርገህ ነበር?
ጌታችን ይቅርታ፣ እንዴ Afriwork
okay፣ እሺ፣ digital marketing apply አድርገህ ነበረ?
yeah yeah፣ አዎ፣ እ፣ interview ነገ ስምንት ሰዓት ከሩብ ላይ ይመቻል?
እ፣ ነገ ስንት ሰዓት?
ከሩብ
የት የት ነው አድራሻው? ምናልባት አድራሻው ሀያ ሁለት ጎላጎላ አጠገብ።
okay፣ maybe ሌላ ቀን ማድረግ ይቻላል።
እ፣ መቼ?
schedule ማድረግ ከተቻለ ቅዳሜ ጠዋት ቢሆንልኝ ደስ ይለኛል።
I'm not sure reschedule ማድረግ የምንችል አይመስለኝም። አይ፣ ነገ በምንም ሰዓት አትችልም?
አ፣ ነገ ይችላል እንትን አስር ሰዓት ጋር እችላለሁ።
ነገ አስር ሰዓት ላይ አሁን ትችላለህ?
currently- አዎ currently የምሰራው ስራ ስላለ ነው።
እሺ፣ አናቱ ላይ አስር ሰዓት ላይ ትመጣልናለህ?
yeah ችግር የለም መምጣት እችላለሁ።
okay ስለዚህ ጎላ ጎላ አጠገብ ኖህ ፕላዛ ህንፃ ላይ ሰባተኛ floor አ፣ office number ሰባት ዜሮ አንድ
እ፣ እሺ ቆይ እስኪ አንድ ጊዜ ለመያዝ ልሞክር።
እሺ
ትደግብኛል?
ጎ- ጎላ ጎላ አጠገብ ሀያ ሁለት አዎ ኖህ ፕላዛ ህንፃ ላይ
ነው ፕላዛ ኖህ ፕላዛ ህንፃ ላይ ሰባተኛ floor እህ አ- office number ሰባት ዜሮ አንድ
ሰባ ዜሮ አንድ እሺ እሺ
እሺ thank you እሺ መልካም